hello hello
ቪዲዮ ትክክል አይደለም። እሺ የተላከው
ምንድን ቪዲዮ ልክ አይደለም።
የተላከው ቪዲዮ ትክክል አይደለም። አስራ ስምንት ቀን የተላከል ቅድም ረስቼ ነው።
አስራ ስምንት ደቂቃ ምንድን ምንድን ነው ቪዲዮ ራሱ ቪዲዮ የምን ቪዲዮ ነው?